ሊንክስ ቤት ሰላም ይመስላቸው ቦነስ ላስለቅቅ ፈልጌ ነበር።
ላልከኝ
ትኬት ቦነስ ላስለቅቅ ፈልጌ ነበር።
እሺ እ ንገረኝ። እሺ cashier code ን ያው cashier code ንገረኝ። አስራ አንድ ሀምሳ ሁለት
አስራ አንድ ሀምሳ ሁለት ሰባ ሶስት ዜሮ አንድ ሰባ ሶስት ዜሮ አንድ ይቅርታ አንዴ ድጋሚ ትነግረኛለህ አባቴ?
ወድቆ ነው ወይስ አይ በእኛ እዚህ data ስለሌለ በዚህ ነው የምናረጋግጠው። አንድ ምናምን ያየነው አይተን አዎ እኮ አንዴ ንገረኝ cashier code ኡን ድጋሚ። ይቅርታ እሺ አስራ አንድ ሀምሳ ሁለት ሀምሳ ሁለት ሰባ ሶስት ዜሮ አንድ ሰባ ሶስት ዜሮ አንድ እሺ አንድ ጨዋታ ነው በእርግጥ የወጣብህ ግን ቦነስ የለውም። ለምን መሰለህ እ እ አጠቃላይ ወዱ አለ አይደለ ሀያ ስምንት ነጥብ አንድ አምስት ነው አንተ አጠቃላይ ወዱ ሲካፈል ለቀይ ለበራብህ ወይም ለወደቀብህ ማች ሲካፈል ማለት ነው ለወደቀብህ ግጥሚያ ሲካፈል ከሀያ በታች ነው የሚወጣው።
አ እሺ።
ስለዚህ የት- ከሀያ በታች ማነው ከሆነ የወደቀ?
አይኖረውም።
የትኛው ነው የወደቀ?
የአልካማር አልካምባር ጨዋታ አልካባል ጆንጉ ማለት ነው።
አዎ ያንኛውን እየልኝ አንድ አለ ያንኛው እሺ።
አንድ አይሆን? እሺ እናመሰግናለን።
እሺ እኛም እናመሰግናለን። እሺ መልካም ቀን። እሺ